ጤና ይስጥልኝ።
ወደ ኩዊክ ብር ዲፖዚት ለማድረግ አማውንት ኦፍ ትራንዛክሽን ኢንች ምናምን ይለኛል።
ምን አሉት? ምንድን ነው ያለኝ ነው ያሉኝ?
ዛ አማውንት ኦፍ ኢንች ትራንዛክሽን ኤልድ ይለኛል።
አሀ፣ በተደጋጋሚ ዛሬ ለማስተላለፍ ሞክረው ነበር።
አዎ
አዎ፣ አንዳንዴ እ የማስተላለፍ መጠን በቀን የሚሰጠው ኮታ ይለያያል። ስለዚህ ያንን የቀኑን ጨርሰው ከሆነ ቀጣይ ቀን ላይ ነው ሊሞክሩ የሚችሉት።
እንጂ ዛሬ ላይ እንትን አይልም ማለት ነው፣ አይገባም።
አዎ ምናልባት እ እ ተጨማሪ ሰዓት ትንሽ ጠብቀው ይሞክሩት። ያ ሰዓት ሞልቶ ከሆነ ግን እንደዚህ ያጋጥማል። transaction ኡ የሚፈቀድበት የቀን limit ሲኖረው ከዛ አዎ።
በላይ እንዳያደርጉ ይከለክሎታል።
okay
ከዛ game ኡም ላይ- ደግሞ ደረቅ ደረቅ እያለ ነው። ለቀቅ ለቀቅ አድርጉልን በይለ
ምን አሉኝ?
game ኡ ያዝ ያዝ እያደረገብን ነው። ለቀቅ ለቀቅ አድርጉልን በያቸው።
እሺ ደንበኛችን፣ ያው እኛ transaction ኡ ላይ ያለውን ነገር ነው የሚመለከተን። ይህንን በይበልጥ ከ betting ኦቹ ጋር ይነጋገሩ።
እሺ እሺ፣ ይቅርታ። እሺ እሺ፣ ሰላም አምሹ።
እሺ፣ ሰላም ዳሪ ልጄ። እሺ አሜን።